ጸንተው የጠበቁ አሸናፊ ሆነው በድል አልፈዋል። ፍጻሜያቸውን ከሩቅ አይተዋል። እኔ አምንሃለሁ፣ እኔ አምንሃለሁ፣ እኔ አምንሃለሁ፣ አምንሃለሁ፣ አምንሃለሁ እኔ አምንሃለሁ እኔ አምንሃለሁ እኔ አምንሃለሁ አምንሃለሁ አምንሃለሁ ሰማይ ከምድር ከፍ ከፍ ብሎ እንደሚነግ የሱስ ሀሳብ እጅግ ሩቅ ነው ከሀሳብ ይልቅ። ተደላድዬ በፈቃድህ እኖራለሁ። የሱስ አምላክ ነው ሳልጠራጠር አምንሃለሁ። እንደ ቀደሙቱ እንደ አባቶች የእምነቴን ራስ አንተን ተመልክቼ ውስጤ የታደሰ ዘውትር በመንፈስ